Hello Hello
አዎ ዘግቷል። ሄሎ ሰላም ነው? ሄሎ ይሰማል?
አቤት
አዎ እሺ ምን ነበር?
authorize እንድታደርግልኝ ነው በስልክ ምን አልከኝ?
withdraw ነበረኝ withdraw እሺ ስንት ብር?
አስራ አምስት ሺህ ወደ ንግድ ባንክ እሺ መቼ ነው ያረከው?
ትናንት።
እሺ ቤት ቤት ቁጥር አሁን የደወልክበት ነው?
አዎ
እሺ ትንሽ ጠብቅ።
እሺ
Hello ያው እ process ላይ ነው በቃ ይገባል አልሽ። confirm አድርጌ እሄዳለሁ። ትንሽ ጠብቀው።
እሺ፣ እሺ Thank you።
እሺ ችግር የለም።